አሁን አሁን አይመስልም። hello ጤና ይስጥልኝ። እባክዎት ምን ልርዳዎ? የላፕቶፕ የላፕቶፕ ነገር
ምን አለኝ?
laptop laptop አዎ፣ እሺ።
እነሱ ነው ያሉ።
አሀ ላፕቶፕ ደርሶታል ብለው ነው?
አዎ፣
እሺ እ፣ አንድ መስመር ላይ ጠብቁኝ። እሺ
እሺ ላፕቶፕ ይደርሳል። ሄሎ
ሄሎ፣ ጤና ይስጥልኝ። ሄሎ
ሄሎ።
ጤና ይስጥልኝ።
እሺ ደህና ነው።
እግዚአብሔር ይመስገን። ቆይ እኔ ደውልልሻለሁ። እሺ